ሄሎ ሄሎ፣ ሰላም ጤና ይስጥልኝ። ላይን አዲስ ምን
ይሄ እንትን የማልታን ማወቅ ፈልጌ ነበረ ፕሮሰስ እሺ፣ ይቻላል። ምን ማወቅ በ- ፈልጋችሁ ነበረ?
በስንት ወር ያልቃል process ኡ?
እም፣ ለጊዜው ማልታም process እያደረግን አይደለም። pause አድርገነዋል ለሆነ ያህል temporary ጊዜ
ምን ያህል ጊዜ?
እም፣ ለአንድ ለሁለት ወር ለሶስት ወር አቁመናል። register ም እያደረግን አይደለም። ነገር ግን ቤላሩስ አለ እንዳማራጭ፣ Okay ጣሊያንስ?
ጣሊያንም አለ።
Okay የጣሊያን በስንት ወር ያልቃል?
የአንድ አመት process ነው የጣሊያን።
የጣሊያን አዎ አዎ፣ Okay እሺ እም፣ ዋጋው ስንት ነው ታዲያ?
price ኣቸው አንድ አይነት ነው። ሁለት መቶ ሀያ ዘጠኝ ሺ ስምንት መቶ ብር ነው።
የማልታም ግን የተለ አዎ የተለያየ አይነት discount ኦች አሉ። office ያው ቤት በትምህርት መጣ አይደለ?
በደንብ እናስረዳሃለን። አዎ አዎ፣ በትምህርት ነው።
እሺ እሺ ስምህ ማን ለመተ ነው?
ነው ነው እ፣ መጨረሻው አርባ አራት ነው አይደለ? ስልክ አዎ ወደሱ አርባ አራት እሺ።
ግን የማልታውን ነበር ነው በጣም የምፈልገው።
ማልታው ምን ይሻላል?
ከይቅርታ ለሆነ ያህል ጊዜ አቁመነዋል። አንዳንድ technical problem ኦች ስላጋጠሙ አዎ ብዙ አድርገናል። ነገር ግን አጭር process የምትፈልግ ከሆነ ቤላሩስ አለ።
okay Europe ነው እሱ።
አይ Europe አይደለ Schengen Schengen አይደለችም። ነገር ግን እዛ Europe አካባቢ ናት።
okay እ፣ ዋጋው እሱም ስንት ነው? እንደዛው ነው። ሁለት መቶ አንድ አይነት ነው ዋጋቸው።
ሁለት ሀያ ዘጠኝ ነው ያልሽኝ?
አ፣
እሺ እሺ እሺ በቃ እመጣለሁ። ቢሮአችሁ ራክሲም ነው አይደለ? ራክሲም እዛ።
አዎ ራክሲም ፕላዛ
እሺ እሺ እመጣለሁ።
ናርዶስ እባላለሁ።
okay እሺ request አድርገን እንነጋገራለን።
እሺ እሺ አመሰግናለሁ።
እሺ እናመሰግናለን።